ሄሎ አብነት አቤት ተው ግን ተው። እኔ ካንስል ነው ያልኩህ እኮ የዚሁኑን ነው የኖሉን አይደለም።
ለዚህ ይሁኑ ነው አዎ ጥለህ ወጣ እንዴ ከቻኖሊ?
ኦኬ አሁን ነው የደረሰው ምግቡ ኦልሬዲ እዚህ እየሄድኩ ነው
እኔ ያልኩህ ግን የዚሁኑን ነው። እሺ
እሺ እሺ ይቅርታ አይ እኔ መሀል ላይ ስለገባ እንደዛ ብሩኝ ነው ገብቶኛል። አዎ የኔ ነው ስህተቱ። መጻፍ ነበረብኝ ኦርደር ነበር ግን እሺ የዚሁኑ አት በቃ
ኦኬ እሺ እሺ እሺ አባት ስጨርስ የቻኖሉን አሳውቅ እሺ እሺ እሺ